ሌላው ጤና ኢንዱስትሪ ሌላው ሄሎ ጤና ይስጥልኝ ቤስት ቤት ነው ምን ልርዳ ሰላም ነው።
እግዚአብሔር ይመስገን።
deposit ለማድረግ እምቢ አለኝ እና ከ account ወይ በቴሌብር ወደ ቤስት ቤት እሺ ችግሩ ምን ሊሆን ይችላል?
ከሲቢኢ ነው deposit ያደረግከው?
እ?
ከሲቢኢ ብር ነው ከቴሌ ብር ከምን አይነት deposit ያደረግከው?
አንድ አለኝ እ፣ አይወስድም እና ወደዛ ምን አልከኝ?
ከሲቢኢ ብርም ሲቢኢ ብር አማራጭ ውስጥ አይመጣም።
አዎ፣ እሱ ለጊዜው system ማስተካከያ የተደረገለት ስለሆነ ወጥቷል።
አዎ።
እሺ ለዛ ነው
ቴሌ ብርም እምቢ አለኝ። ና
ቴሌ ብር በቻፓ ነው።
አ
ምን እያለ ነው? ይሰራል እኮ አይደል እንዴ?
already payment ኡ ተፈጽሟል አለ ግን እ እዛ ላይ ገብቼ account ኤን ደግሞ የቤስት ቤቱን ሳየው ብሩ ወደዛ አይሄድም፣ እሺ ከቴሌ ብር ላይ message ደርሶ ደርሶሃል?
አልደረሰኝም።
የገባልን message የለም ከቴሌ ብር?
አ እሺ message ኡን ቆርጦታል ግን ከቴሌ ብር account ላይ አልቆረጠም አልቆረጠም።
እሺ ይሰራል normally። አንተ ጋር okay፣ ለምን በ- አላውቅም። network connection ምናልባት check ታደርገዋለህ?
okay እና ሌሎች ባንኮች አማራጭ ውስጥ ያለ አዋሽ እና እንትን አለ?
አዎ አዎ፣ እነሱ አሉ
አ እ፣ እንጂ ይሰራል። ቴሌ ብር normally ይሰራል፣ በቻፓ ይሰራል። ሌሎች አማራጮች ካሉ ግን በሱ ተጠቀም።
okay በ- በ- እ፣ ሌላ ምን አለ ከቻፓ ውስጥ ሌላ ቻፓ ውስጥ አሁን እየሰራ ያለው አዋሽ አለ እና አቢሲኒያ አዎ።
ባንክ አለ፣ ኤምፔሳም አለ።
አዎ ምንስ አለ ልክ ነው። እሺ እሺ እሺ